Um, ነው Hello ቤት
ጤና ሰላም ነው ማ አለው። ምን ነበር አባቱ?
Deposit አድርጌ አልገባልኝም እኮ ቅዳሜ ዕለት ያደረኩት ብር ሺህ አምስት መቶ ብር።
እስካሁን አልገባም።
እስካሁን አንዱ ገባ አንደኛው አልገባም። ሺህ አምስት ሺህ አምስት ሁለት ጊዜ Deposit ነበር Message ያደረኩት።
ልከህ ነበረ?
አዎ፣ አዎ፣ አዎ። እንትን ላይ ቴሌግራም ላይ በዜሮ ሶስቱ ቤት እስቲ ንገረኝ ቁጥርህን።
ዜሮ ዘጠኝ አስራ አምስት አስራ አምስት ዜሮ አንድ ዜሮ አንድ ዘጠና ሁለት ዜሮ ሶስት
እ፣ እ፣ ሁለት ጊዜ ነው ያደረግከው ነው?
አዎ ሁለት ጊዜ ነው ያደረኩት። አንደኛው ገባ የትኛው ነው ያልገባው?
የኔ አላ የላይኛው ነው መሰለኝ አለችኝ። አንድ ኦፕሬተር ትናንት ደውዬላት አሀ።
ሁለት ጊዜ ስጠኝ ልኬላታለሁ። አንደኛው አልገባም እስኪ ምናምን ስትል ነበር። አልገባም ስትለኝ ነበር።
አዎ፣ ምንድን ነው መሰለህ አንዱ ገብቷል። የትኛውን ብዬ ልላክላቸው ብዬ እኮ ነው
ኦ፣ የላይኛውን ላኪዋል ዝም ብለሽ እ?
ሁለቱንም ላኪላቸው።
እሺ ዘጠኝ አስራ አምስት እሺ እሺ ልኳል። አንዱ ነው ያልገባው አይደለ?
አንዱ ነው ያልገባው። አንደኛው ገብቷል። ሺህ አምስት መቶ ገብቷል። ሺህ አምስት ቀረ ም፣ በቃ እሺ
እ?
ችግር የለውም። እሺ አሁን እልክላችኋለሁ። እሺ ችግር የለውም። እሺ እሺ